ያስገባልኝ ቤት ቤት
ቃል ኪዳን
ቃል ኪዳን አይደለም። ቃል ኪዳንን ላገናኝህ?
አዎ
Hello ቃል ኪዳን ልኬዋለሁ ቴሌግራም ላይ።
ይቅርታ ስልክ ይዛ ነው መልሳ ስደውልልህ ምን ነበረ ወይም ለእኔ ትነግረኛለህ?
እሺ ችግር የለውም deposit ያደረግነው ሁለት ሰዓት በላይ ሆኖታል። ቴሌግራም ላይ ልኬዋለሁ receipt ኡንም CBE ብር account ኡንም እና የሚሞላበት የደስ እሺ ቤት account እንላለን። እሺ መልካም ቀን